Hello Hello ሰላም ጤና ይስጥልኝ።
አቤት።
ከቤስት ቤት ነው የምደውልልህ።
እሺ
በዜሮ ሶስት ቤቱ ላይ voice message አስቀምጣችሁ ነበር እና
በየትኛው ላይ በዜሮ ሶስቱ በድሮ account ማለት ነው።
ምን አይነት voice?
ያው የፈለግከውን ነገር እንዲፈጸምልህ ወይም ደግሞ ጥያቄ አቅርበህ ነበር እና ያ የጠየቀው ጥያቄ ተፈጽሞልሃል ወይስ ተፈቶልሃል አልተፈታልህም ለመጠየቅ ነው።
ምን ይፈታል?
ተዘጋ ነው።
ምንም የሚፈታው ነገር የለም።
ምንድን ነው የነበረው ንገረኝ።
መሳሳት ቁጥሩን ነው። ትናንትና ከአምስት ሺህ ምናምን ብር በላይ ነው የተበላሁት። እንደዛ የተበላሁት ዝም ብዬ ቁጥር እስታክ አድርጎ ከትላንትና ወዲያ በታች ቁጥሩን መሳሳት ብሩን ወይ ታይም አውት ይላል ወይ የሆነ ነገር ብሩን ዝም ብሎ ይቆርጣል። ስገባ ስወጣ የለም።
Okay
እንደገና ማንነት ኃላፊያችን ወይ በ text ዋትስአፕ ላይ የሪ ሀገር ነገር አልኩኝ።
Okay
ምንም አይነት ነገር የለም።
ስለዚህ game ኡ ላይ ነው ያንተ ቅሬታ።
አዎ እሺ ያለ ምክንያት ብዙ ሺህ ብሮችን ተበልቻለሁ።
እሺ እሺ እሺ ለሌላ ጊዜ እኛ ማግኘት ስትፈልግ website ኡ ላይ ማለት ነው አዎ በቀጥታ የ message ምልክት አለች እሷ ስትጫናት live ታገኘናለህ ቀጥታ ማለት ነው። ቴሌግራምም ዋትስአፕ ላይ ነው?
ሌላም ሳትገባ አይ ቴሌግራምም የትም ሳትገባ እዛ website ኡ ላይ የ message ምልክት አለች እሷን ስትጫን normal text normal text አዎ የ message ምልክት በዚህ አለች፣ ቁጥር?
ታገኛለህ። አይ የ message ምልክት ታገኛለህ አካውንትን ስትከፍተው ማለት ነው website ኡ ላይ አዎ እሺ እዛው ላይ እዛው ላይ ያችን ምልክት ተጭነ እዛው ላይ ብቻ ጽፈህ ልታገኘን ትችላለህ ሌላ ጊዜ።
እስኪ እንግዲህ ብር ሞልቼ ከገባሁ አልቅ አልቅሻለሁ። በሰሞኑ እሺ እሺ በአንድ ሳምንት ውስጥ ከሀምሳ ሺህ ብር በላይ ነው የተበላሁት።
እሺ ደንበኛችን
እሺ እናመሰግናለን። thank you እሺ እሺ እናመሰግናለን። እሺ